hello አሚር አሚር እንትን የእንትናን አበበ የሚባል ሰውዬ ሽንኩርት አንተ ጋር ጭነዋል እንዴ? ከማቲያስ ያረደ ትወስድለታለህ?
ብያለሁ። የት ነው?
ሰሚት ነው መሰለኝ።
አዎ፣ እሺ። ምን ነው?
አይ ምንም በቃ ማቲያስን ስደውለት እሱ ጋር ነው ምናምን ስላለኝ check ላድርግ ብዬ ነው። ዌሮስ ቀርቶ አዎ።
እንዳይሆን ብዬ ነው።
አልቀረም። እሺ፣ ስልኩን ላክልህ። ስልኩን ል- ልንገርህ text አድርግልኝ።
text። እሺ በእኔ ስልክ text አድርግላለሁ። በቃ ዳ- ዳ- ዳ- እሺ፣ አልተሻለ እሺ፣ እሺ።